ጤና ይስጥልኝ። አሪፍ ወይ ማለት ነው ማኮምር ደባት ጤና ይስጥልኝ። አሁን ደውዬ ነበር ማ እሺ
ልኬዋለሁ በቴሌግራም
እሺ ማን ግን በሚችል ዝግ ሌላ ነው ስልክ እ?
ቴሌግራም ላይ ሌላ ኩልን ቴሌግራም ላይ ያው በ- አሁን በሰጠሽ ስልክ እሺ ማን በሚል ልኬዋል- ነው ጌታቸው ቴሌግራም በሽር።
የተጠቀሙት?
ጌታቸው በሽር
እሺ በዚህ ስልክ ማለት ነው።
እሺ የላኩት ስክሪንሾት ደርሶናል። ተሰርቶ እንዳለቀ እናሳውቀውታለን።
እሺ እሺ። አይ ስልክ ስሞክረው ስ- ዝግ ሲሆንብኝ ነው አዎ ለቴሌግራም ብቻ የሚያገለግል ስለሆነ ነው።
ነው። እሺ ከቻልሽ ያው ቁጭ ብያለሁ ልቀምምበት።
እሺ እኛ እናስተላልፋለን። በፊት እሺ እሺ።
እሺ መልካም ምሽት ይሁንልዎት።